ሄላ ሄሎ አሮን ሰጡህ?
አልሰጡኝም ሀና በእግዚአብሔር ኧረ ተይኝ።
አልሰጡህም እስካሁን?
አዎ እሺ አቅርብልኝ። እዛው ነህ አይደል?
ይኸው ሄሎ ሄላው ጤና ይስጥልኝ ቹቹ ቦሌ።
hello አዎ እሺ በ order number 902391 የተቀበላችሁት order ምን ያህል ይቆያል ከዚህ በኋላ አይ፣ ደርሷል አሁን እ?
ደርስ- ደርሷል ደርሷል ደርሷል?
አዎ
እሺ እሺ።
እሺ።
ምን ያህል ደቂቃ ከዚህ በኋላ አቤት ሄላ
ሄሎ አሮን እሺ በቃ እንሰጠዋለን ብለዋል።
ኧረ ሀና ተይ በእናትሽ ነጭ አታርጊ እንዴ እኔ ምን ላድርግ አሮን? እንዴ ይኸው ኧረ ተይ ለሌላ driver ደውለሽ እንደዚህ አድርጊ ተይ አገናኘኝ እንዳትይኝ ካሁን በኋላ እሺ